ረዳ አደረች ረዳ አደረች ረዳ የኔ ብርቱካኔ የኔ ጽጌረዳ አደረች ረዳ ከሕግ ባይዋጋ ብራም ባሰሰብ ወባ በማገጧ ያስደንቅ ነበር። አሁን ግን ቀጠለች ሽርሽር አራዳ በያናቱ መጠን ጀመረች እንግዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ ገሰገሰች አደረች ሰላሌ በጎንደር ማስመራ ደሞም በመቀሌ በአሰብ በደሴ ገባች ወጫሌ በአዋሳ በኩል ሄደች ወደ ባሌ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ ድሬዳዋን አድሬት አደረች አሰላ ማነው የሚነካኝ የሚቆጣኝ ብላ በወላሞ በኩል አርባ ምንጭ ደረሰች ከያነቱ ውሃ ገብታ ተማመሰች። አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ በጎሬ በመቱ በጅማ ገስግሳ አየችው አራዳ መለሳ መላሳ ከለቀም ተነስታ ደብረ ማርቆስ ደርሳ መጣች አዲስ አበባ ጓዟን አግበስብሳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ